በቃኝ ብሩክ
ነው ማለት በት የነበረው ደብተር
Hello Hello ጤና ይስጥልኝ ሰላም ነው?
ሰላም ከቺፕቺፕ ነበር የምንደውልዎት አ እሺ game ተጫውተው የቁርስ ጥቅል አሸንፎ ነበር አዎ አሸንፌ ነበር።
እሺ gift ኡን ለመስጠት location check እያደረግን ነበር የት ነው የሚመጣሉት መቀበል በመስቀ- የሚችሉት
መስቀለኛ ድሬዳዋ ድሬዳዋ ነው ያሉት።
ድሬዳዋ ነው ያሉት አ እሺ እሺ እናመሰግናለን መልካም ቀን መስቀለኛ ልምጣ ወይስ አይ መልሰን እንደውላለን። ያው አሁን አዲስ አበባ ያሉ ስለመሰለን ነው። check እናድርግና መልሰን እንደውል።
እሺ፣ አይ ወይ ብሩ መውሰድ አልችልም?
አዎ እሱን check ለማድረግ ነው መልሼ ልደውልዎት እያልኩት እሺ፣ ያለሁት። እሺ እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን